ሰላም ጤና ይስጥልን እንደምን ነው? ማለት ከማስታወቂያ ተቀብዬ ነበረ የደወልኩት።
እሺ
Europe ሀገር ልሄድ ስለሚፈልግ ቪዛ እናመቻቻለን ምናምን
እሺ። ወዴት ሀገር ነው መሄድ የፈለጉት?
ካናዳ ካናዳ። በምንድን ነው መሄድ የፈለጉት?
ካናዳ በስራ ነው።
በስራ ነው መሄድ የፈለጉት?
አ፣ እሺ። ከ- ካናዳ ሀገር ከሚገኙ ድርጅቶች ስራ አግኝተዋል ወይም አላገኘሁም።
የቅጥር ደብዳቤ ደርሶዎታል?
አልደረሰኝም።
እሺ። እ፣ እንዴት እንደሚያገኙ ነግሮታለሁ። ወረቀት እና እስክሪብቶ አዘጋጁ።
እሺ አዘጋጅቼ እደውላለሁ።
እሺ። ደንበኛችን ወደ ሄሎ ቪዛ ለደወል እናመሰግናለን። መልካም ምሽት።
እሺ እሺ አብረውኝ ነኝ።